ዛሬ ግን አልሰጋችሽም። ለምንድን ነው እንዴ? የምርሽን ነው? ረስተሽው የእሱን ብቻ የሩሳታ ነው።
ሄሎ ሄሎ፣ ጤና ሄሎ።
ከቺፕቺፕ ነበር የምንደውልሎት።
እሺ ዛሬ ቀይስር ይመጣሎት ነበር።
እ፣ ትላንትና ደውዬ እኮ አሳውቄ ነበረ።
እሺ፣ ስለዚህ ነገ ስራ የት ቦታ እንላክ?
ሆነን ስለም ኖ ስራ አልገባም።
ነገ ሰሞኑን ከበዓል በኋላ አዎ፣ ስለዚህ refund እናድርግ።
አዎ ተመላሽ አድርጉልኝ ብዬ እኮ ትላንትና አሳውቄ ነበረ።
በቃ እሺ።
ያው እኛ ቀጥታ- ትላንትና ከእቃዎቹ ጋር ይመጣልናል ብለን ነበር ያዘዝነው። መስሪያ ቤት አካባቢ ሆነን ስለምናል አዎ ቤታችን ደግሞ ሌላ ቦታ ነው ያለው። ለዛ ነው።
በቃ እሺ፣ ተመላሽ እናደርጋለን ነገ።
እሺ፣ እሺ፣ እሺ፣ መልካም ቀን።